ጤና ይስጥልኝ። hello አቤት baby ምን ፈልገህ ነው? እሸቱ የለም ስራ ነው። ምን ፈልገህ ነው? hello እሸቱ የለም እሺ ቤቢዬ እ እሺ ጥሩ አይደለም። እሺ እንደዚህ ማለት ጥሩ አይደለም።